వెళ్ళిపోయింది Hello.
Right?
Don't you join it, I will do.
How? How?
እሺ
እህት እባላለሁ ከጎንደር ነው የምደውለው እህ
እና ያው ድጋፍ የምታደርጉልኝ ፈልጌ ነው ማለት በምሰራበት መስሪያ ቤት ትንሽ አደጋ ደርሶብኝ ነበርና እህ
አሁን ትንሽ ራሴን manage ማድረግ አልቻልኩም እም፣ እና በዚህ ምክንያት እጆች እጅ ጣቴ ምናምን ተቆርጧል። ሌሎች እጃ- እጆቼ ደግሞ ትንሽ የነርቭ ችግር አጋጥሟቸዋል እና እህ
እም፣ ከቻላችሁ ያው እሸትም ብታገናኙኝ እና አንዳንድ ነገር communicate እናድርግ ደስ ይለኛል። በእናንተ በኩል አንቺም ብትረጂ ደስ ይለኛል።
ያው እኛ አሁን ለጊዜው የበጎ አድራጎት እንደ አዲስ ምዝገባ አቁመናል።
እም፣
ምክንያቱም እኛ ጋር የተመዘገቡ ሰዎች አሉ ብዙ ሰዎች እም፣ ከአንድ ሺ አምስት መቶ በላይ እነሱን ሰርተን እስክንጨርስ ድረስ እንደ አዲስ መመዝገብ አ፣ የመዘገብን አይደለም።
እም፣ okay ስንመዘግብ ግን ማስታወቂያ እንሰራለን።
እ፣
ያው ከአንድ አመት ከሁለት አመት በፊትም የተመዘገቡ ናቸው እና እም፣
የእነሱን መጀመሪያ ሰርተን መጨረስ ስላለብን ነው ከይቅርታ ጋር።
ችግር የለውም ትክክል ነሽ። እ፣ እሱን ማግኘት አይቻልም እሸት
ያው እሱ በጣም ብዙ ስራዎች ስላሉበት እኔ ይሄን ጉዳይ የማስጨርሰው
ስለዚህ ያው እንግዲህ መቼ ነው እኮ
ያው ማለት አሁን አንድ ሺ አምስት መቶ በላይ ሰዎች ነው ያሉን።
እም፣
የእነሱን ሰርተን ከጨረስን በኋላ እንመዘግባለን። ደውለው እስኪ እ፣ check ያርጉ ከሶስት ወር ከአራት ወር ከአምስት ወር በኋላ ያው መጠየቅ ይችላሉ እየደወሉ እርስዎ።
እሺ እደውላለሁ።
እሺ thank you አመሰግናለሁ።
እሺ እኛም እናመሰግናለን።